ಹೆಂಗ್ ಸರ್ಫ್ ಕಟ್ಕೊಂಡು ಶಿಲಿಂಗರ್ಷ ಹಾಂ ಲಿಂಗರ್ಷ ಎನ್ನೆ ಮನೋಹರ್ ರೀ hello አቤት
እንትን ነበረ license ጥላሁን ነው?
አዎ እሺ ጠለይ license እንድንጭንላ ready አርግ ብዬ ነበረ ኮምፒውተር ቴሌግራም ላይ አላየሁም መሰለኝ
አይ አልገባሁኝም ነበረ አዲስ እሺ።
ኮምፒውተሮቹን ነው አዎ
እሺ ዛሬ ትመጣላችሁ አይ እዚሁ ሆኜ በእንትን እንሞክረው እና okay፣ ካስቸገረ editing።
ካስቸገረ ነው የምመጣው አንድ ኮምፒውተር አንድ license ብቻ ነው ለጊዜው ምንጭንላችሁ እሺ አንድ ኮምፒውተር ያወጡታል ባለፈው ለሙከራ እሺ እሱን አዘጋጅላለሁ ገና የቢሮ እየገባሁ ስለሆነ እሺ ስትደርስ እንትን በል missed call አድርግልኝ እሺ የቅድሙ አለቀ
የቅድሙ አሁን ሊስተካከል ወረፋ ስለሆነ ነው በጣም ብዙ ሰው ነው የሚገባው አሁን ግን ከአስር ሀያ ደቂቃ በኋላ ከቻለ ይስተካከላል
እነዚህ አሁንም ዛሬ እ፣ ሳ- ወር ሆኗቸዋል ከመጡ ራሱ እንደዚህ ከአስር ከሀያ ደቂቃ በኋላ ይስተካከላል
እሺ አፍጥንልኝ እሺ እሺ